ሰላም ጤና ይስጥልን Best Bet እ ከ Best Bet ነበር የምደውልልህ።
እ ከ Best Bet ነበር የምደውልልህ።
እኔ አምሬ አላውቅም።
ምንድን ነው የምታውቀው? ኦሮምኛ ትችላለህ?
Af Soomaali ብቻ ነው።
ሶማሌ ብቻ ነው?
አዎ
እም፣ አማርኛ የሚችል ሰው የለም?
አማርኛ ትንሽ ትንሽ ትሰማለህ?
ትንሽ ትንሽ ታውቃለህ።
በቃ እንድትሰማ ብቻ ነው። እሺ፣ ቴሌግራም ላይ አዎ message አስቀምጣልን ነበር አይደለ?
አዎ እና አሁን እሱ ቴሌግራም ስለተዘጋ account ላይ ትገባና እ በፊት የ account ችግር የሚለው ነበር አይደለ? የሆነች እ።
የ message ምልክት እ እዛ ላይ ገብተህ አሁን ቴሌግራማችን ስለተዘጋ በዛኛው ነው የምትልክልን። እሺ እሺ እሺ አባቴ፣ እናመሰግናለን። መልካም ቀን።
እሺ